ሰላም ጤና ይስጥልኝ ችፕችፕ።
ጤና ይስጥልኝ። ቲማቲም አዝዤ ከኔ ጋር የነበሩ group ሶስት ቀን ይሆናቸዋል። እስካሁን አልወሰዱትም። እኔ ጋር መጥቶ
አያውቋቸውም ነበረ።
አላቃቸውም። በአጋጣሚ create ሳረግ ዝም ብሎ join አደረጉና አላቃቸውም። እኔ እስኪ ስልኮትን ይንገሩኝ። አንድ የኔ አዎ፣ አስራ አራት ዜሮ ዘጠኝ አስራ አራት አስራ አራት
ሰማንያ አምስት እሺ፣ ሰላሳ ሁለት እሺ።
ሰማንያ ሶስት
ምን ነበረ product ኡ?
ቲማቲም ነበር። አንዳንድ ኪሎ ነው ያዘዝነው። ሁለት ኪሎ ደግሞ ከኔ ጋር አለ። እኔ group leader ነበርኩ። እኔ create ያደረኩት እና
ሳምሶን እና ትዕግስት ናቸው የገቡት።
ትዕግስት ሳምሶን እና ትዕግስት የሚባሉ እሺ፣ የት ነበር የእርሶ location?
የእኔ ሰሚት ጨባ ሁለት ነው የሚባለው ወይም በሻሌ ማርያም የሚባለው እሺ፣ እሺ።
ቤተክርስቲያን አንዴ አንዴ ልደውልልዎት፣ ሁለት ደቂቃ ይታገሱኛል።
እሺ፣ መልሼ ልደውል ወይስ?
እኔ እደውልልዎታለሁ።
እሺ፣ ደውልልኝ።
እሺ፣ እሺ።